አዎ ጠቀለልሽ እንዴ? ሄሎ hello፣ ጤና ይስጥልኝ።
እንደ ይኸው አሁን አናግሬሽ ነበር ከጎር ከገርጂ
እኔን አልነበረም ያናገሩኝ። አድ- አዎ አድራሻችሁ እሺ ልንገር።
አ- አምቡላንስ ፈልገን ነው ከገርጂ ወዴት ነው የምትሄዱት?
እዚሁ ገርጂ ኮሪያ ሆስፒታል ኮሪያ ኬርቲና ነበር ክትትላችሁ።
ክትትሉ አዎ
መልካም። እሺ፣ ምንድን ነበር case ኣቸው ስንት ህመማቸው እ እ ህመማቸው ምን ነበር?
ህመማቸው ምን ነበር? ያው ግምልሽ እግራቸውንም ታሟል፣ መንቀሳቀስ አይችሉም። አሮጊት ናቸው፣ ትልቅ ሰው ናቸው ደግሞ ዘጠና አመት ምናምን ይሆናቸዋል።
okay so ከእግራቸው ውጪ ምንም የተለየ የህክምና ክትትል የሚያደርጉበት case የላቸውም።
እንግዲህ እዛ ሊመረመር ነው ገና። አሁን እንግዲህ ምርመራ ልናደርግ ነው እ እሺ እሺ፣ ጥሩ።
ስንት ነው?
የአምቡላንስ እ።
የአገልግሎት ክፍያ ሁለት ሺ ስድስት መቶ ሀምሳ ብር ነው።
እሺ አሁን ይደርሳሉ። በቃ እዚህ ከርቲና ጋር ነን፣ ላኪልን።
መልካም። እሺ እሺ።
ልካችኋለሁ። ስልክ ቁጥራችሁ ልውሰድ።
አዎ በስልክ ቁጥር ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ሰላሳ ሰባት ሰላሳ ሰባት ሀያ ስድስት አርባ አንድ ሀያ ስድስት አርባ አንድ አዎ መልካም። እሺ እሺ